ሄሎ ሄሎ አቤት ከዋሽንግተን ሕክምና ማዕከል ነው የምደውልልሽ።
እሺ አሁን ደው- ደውላችሁ ነበር እና CT scan ፈልገሽ?
እኔ ነኝ የደወልኩት አዎ፣ በዚህ ስልክ ነው የተደወለው።
ዋሽንግተን አዎ ሲቲ ስካን ስንት ነው ቁጥራችሁ ስንት ነው?
ስልሳ አምስት አስራ አንድ የመስመር ስልክ ስለሆነ ነው።
Okay አ- ገና ወደዛ እየሄድኩኝ ነው። ወረቀቷን አላነበብኩም ይቅርታ።
አሀ ነው። እሺ አዎ ቁጥሩ ት- የተለያየ ደውላለሁ ስላልሽኝ ስ- ምናልባት እምቢ ካልሽ ብዬ ነው።
በዚህ ልደውል ወይስ በዛኛው?
በተመቸሽ ደውይ፣ ችግር የለውም።
እሺ እሺ እሺ